ጤና ይስጥልኝ hello hello ይሰማል አይሰማም?
ይሰማል
ዩቲዩብ ላይ ነው የደወሉት። ምን ልርዳዎት?
ስለ editing ትምህርት ትሰጣላችሁ የሚል information ደርሶኝ ነበር እና ደውዬ ነበር ከዚህ በፊት እስከ ለጥር ነው ለሆነ ወር ሊሞላ ነው። ቶሎ ቶሎ ተመዝገብ ላይ ነበር። still አለ ቦታ?
አዎ አለ።
okay እሺ። እንዴት ነው ምዝገባው የሚሆነው?
ልመዝግብህና account እንልክልሃለን። የከፈልክበትን ስምና ስልክ ቁጥር ትልክልናለህ ቴሌግራም ላይ።
okay እሺ።
ስምህን ማን ልበል?
ስሜ ልዑል ልዑል ሰገድ
ልዑል ሰገድ ማለት ልዑል ሰገድ አጥናፍ
ልዑል ሰገድ አጥናፍ
ዜሮ ዘጠኝ ስልክ ንገር ዜሮ ዘጠኝ ዘጠና ሶስት አስራ አንድ አርባ ሰባት ሰባ አምስት አርባ ሰባት ሰባ አምስት
ዘጠና ሶስት አስራ አንድ አርባ ሰባት ሰባ አምስት አዎ ዘጠና ሶስት አስራ አንድ አርባ ሰባት ሰባ አምስት እሺ። ስለዚህ ሰዓት ላስመርጥህ የ class ኡን ሰዓት ላስመርጥህ ግን ምን መሰለህ አሁን class ኡ ለሶስት ቀን ሆኗል። አንደኛ፣ ሁለተኛ ደግሞ አንድ ኮምፒውተር ለሁለት ሰው ነው የሚሆነው።
ለሶስት ቀን ሆኗል ማለት በሳምንት አዎ፣ ያው አምስት ቀንም ሆነ ሶስት ቀን ተመሳሳይ content ስለሆነ የሚጨምረው የሚቀንሰው ነገር የለም ብለን ሶስት ቀን አድርገነዋል።
በሳምንት ሶስት ቀን አዎ፣ ለአንድ ወር ነው ትምህርቱ።
አዎ ለአንድ ወር
ይሄ ማለት በወር ውስጥ አስራ ሁለት ቀን ነው አለው የምማረው
አዎ
በየቀኑ አድ- እሺ፣ ለማንኛውም ላኪልኝና ቤት ልንገራቸው ይሄንን ደግሞ ችግር የለም ንገራቸው። እሺ እሺ account ኡን ግን እልክልሃለሁ። ከዛ ነግረሃቸው ከወሰንክ በ- ሰዓት በ- ግን ላስመርጥ በዚሁ እሺ፣ ለማ- ከአራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ ሰዓት እስከ አንድ ሰዓት አ፣ ከስምንት እስከ አስር
እሺ አመሰግናለሁ። እልክልሃለሁ በሰባ አምስት ቤቱ ነው የምልክልህ። ይሄ ቴሌግራም የለውም አጭር ስልክ ቁጥር ነው እሺ የምታየው።
እሺ እሺ እሺ